ሄሎ ሄሎ፣ አቤት።
ሰላም ነው?
እግዚአብሔር ይመስገን።
የፍላይ ኤምሬት ስልክ ፈልጌ ነው።
ደህና
እ ፍላይ ኤምሬት
ሄሎ፣
ሄሎ ወይ አይሰማም? እ ሄሎ፣ ዜሮ አስራ አንድ አምስት አስራ ስምንት ዜሮ አ- ዜሮ አስራ አስራ አንድ አንድ አምስት እ አስራ ስምንት አስራ ስምንት አስራ ስምንት አስራ ስምንት አስራ ስምንት ስንት አስራ ስምንት ሶስት
ሶስት አስራ ስምንት አ፣ እሺ ዜሮ አስራ አንድ አስራ ስምንት አስራ ስምንት አስራ ስምንት ዜሮ አስራ አንድ አምስት አስራ ስምንት አስራ ስምንት አስራ ስምንት
ምን አልሽኝ? አሁን ዜሮ አስራ አንድ አምስት ነው አባ
እሺ
ከዛ አስራ ስምንት አስራ ስምንት አስራ ስምንት
እሺ እሺ እሺ